ሰላም ጤና ይስጥልኝ። እንዴት ነሽ?
ሀሎ ሰላም ነሽ?
እግዚአብሔር ይመስገን። ምን ነበር አባት?
sister I have loaded one thousand from my CBE Birr account ምን አልከኝ?
አንድ ሺ ወደ ሆል ሆ ሆ
ምን አልከኝ አባት? ሄሎ
አው ልክት ያለው ነበር።
እ እ እ ሄሎ
በቲቪ ብር ልክት ነበር በቴሌግራም
ምን ከዛ ግን አልደረሰኝም። በውስጥ ላይ ውስጥ ሄሎ አልደረሰኝም።
ይህ ሲስተር
ሄሎ አባት ምን እያልከኝ ነው?
ከቴል ምን ሲቢ ብር ላይ ሺ- ሺ ብር ዲፖዚት ማ- አረኩና ወደ ቤት ቤት ነው ዲፖዚት ያደረግከው?
አዋሬ በ CBE deposit አልገባም?
አርግቼሽ አ- አልገባም። ከ CBE ብር balance ደግሞ ተቆረጠ አንድ ሺ ብሩ withdraw ነው deposit ነው ያደረግከው?
deposit ነው እኮ deposit ከሆነ deposit message ኡን ቴሌግራም ላይ ላክልን።
ላ- deposit message ኡ CBE ብር ላይ የላኩኝ አዎ እሱን message እና የ Best Bet ቁጥርህን የ CBE ብር ቁጥርህን አንድ ላይ አድርገህ ቴሌግራም ላይ ላክልኝ። እሺ
ቴሌግራም ለሻፖች ላኩ።
አሳውቅልሃለሁ።
ልክ ያለ ምን ነበር deposit ምን አልከኝ?
ላኩ
ልካሃል? በቃ ከላክ እናሳውቃለን ለቻፓ
አይ በል ልክ ያለው ይመለሳል። እሺ ችግር የለውም ይገባል። እያሳወቅን ነው ለቻፓዎች። እሺ እሺ በቻፓ ነው አይ አዎ አዎ ልክ ነህ። እያሳወቅን ነው ይገባላል። ትንሽ ጠብቅ።
አየ እሺ